ሄሎ ጤና ይስጥልኝ ሰላም ጤና ይስጥልኝ አክስማይት ራይት እሺ ዝ- ታክሲ ላይ ነኝ እሺ መነሻ ቪዲዮ
ዳሚካኤል ታይ- ተስፋ አለም ክሊኒክ
ዳሚካኤል አቤት
ተስፋ አለም ክሊኒክ ዶክተር ተስፋ አለም ስሙ ክሊኒክ ያን ና ህፃውንት ኦኬ አብ እሺ እኔ ካውና ቤት
ታክኒ ካውና ቤት ከድም ቤተዋይ ዳዕሮ ዳሮ እሺ እኔ
ተሌሎም መጥለዶ هو هو
እሺ እሺ እኔ